Hello ጤና ይስጥልኝ ስምሽ ማን ነው? Hello ሄሎ ጤና ይስጥልኝ
አብሮ ይስጥልኝ።
Flintstone Homes ነው የደወሉት ምን ልርዳዎት?
መመዝገብ ፈልጌ ነበረ።
እሺ አ- ስለ አክሲዮን ሰምተው ነው ወይስ ስለ ቤቶቹ?
እህ ስለ አክሲዮኑ ነው ወይስ ለቤቶቹ ነው?
ስለ አክሲዮን
Okay ለአክሲዮኑ ነው መመዝገብ የፈለጉት?
አዎ፣
እሺ ከየት አካባቢ ነው የሚደውሉት?
ከጮሌ ወረዳ ነው።
እሺ ስሞትን ማን ልበል ብሩክ ነው።
እሺ እ፣ አዲስ አበባ ተወካይ የሎትም እ፣ እዚህ አ፣ የለኝ አ፣ የለኝ የለኝም።
እሺ ይደወሉታል።
እሺ ግን ከምን ላይ ነበር ያገኙት?
አዎ አዎ ከምን ላይ ነበር ያገኙት?
አ፣ እንትን ነው ዜና ምናምን አዳስ አዳምጥ ነው ይሄንን ቁጥር ያገኘሁት።
ሬዲዮ ላይ።
አዎ ዜና ምናምን እከታተላለሁ።
እሺ እሺ